ሰላም ፍቅሬ ዘጠና ስምንት ስልሳ ሰባት complete እንድትሉልኝ ነበር አሳውቄ ነበር።
ዘጠና ስምንት ስልሳ ስምንት ዘጠና ስምንት ስልሳ ሰባት ስልሳ ሰባት ማነው ስምህ?
ሱራፌል አማረ።
ሱራፌል complete ብቻ ነው የምልልህ።
አዎ እንዳይቆርጥ ማለት ነው። አሁን አሳውቄ ነበርና መብራት ጠፍቶ በርገር ቤት እ አሁን ጨርሻለሁ።
ይስተካከላል ብላለች። ለማን ነበር ያሳወቅኸው?
ቅድስት መሰለች።
ቅድስት ዛሬ ስራ አልገባችም።
እኔ እንጃ ስሟን ረሳሁት፣ ይቅርታ።
እሺ ለማንኛውም ጠይቅልህና አዎ፣ ይስተካከል አሳውቄ- ከሆነ አስተካክዬ complete ልልሃለሁ። እሺ እሺ።